ሄሎ
ሄሎ ሰላም ጤና ይስጥልን ቴሌብር አለን ምን ልርዳዎት
እንትን እኔ ባለፈው ቀብጣፋ የባህል ምክንያት የሰጠው ብር አለ
ታቤ
እንትኑ የአመት በዓል ብር ተልኳል ብሎ
እ
አፕ ያለው በምን
እ ምን የሚል ሜሴጅ ገብቶሎት ነው
ነው
አይደለም ትኬትን ቴሌቪዥን የሚል ነው እ ቴሌቪዥን የሚል ከሆነ ጌም ነው ጌሞቹን ሲጫወቱ ሽልማቶች አሉት
እ ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል እ game ኦች game ኡን ለማግኘት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ ዘጠኝ ሰማንያ አምስት መሰላል አንድ ቁጥር ላይ ለመመዝገብ hello ሰማንያ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ
አሀ
እንደዛ ብሎ ሲደውሉ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ ሰባት ቁጥር ወደ አማርኛ ይቀይራሉ
እሺ አንድ ቁጥር ለመመዝገብ ሶስት ቁጥር ለመጫወት እሺ አመሰግናለሁ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣልዎታል እርስዎ መርጠው መጫወት ይችላሉ
እሺ መልካም እድል እሺ እሺ